ርዕሰ ሊቃነ ጳጳሳት ብፁዕ ዮሐንስ ጳውሎስ ዳግማዊ የዛሬ 30 ዓመት በፊት ሐዋርያ ጉብኝት በፈጸሙባት በሳን ማሪኖ ሞንት ፌልትሮ ሰበካዎች ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ቤኔዲክቱስ 16ኛ እንደ አውሮፓውያን አቆጣጠር ትላንትና እሁድ ሰኔ 19 ቀን 2011 ዓ ም ጌታ ሆይ እምነት ጨምርልን በሚል ቃለ ወንጌል እየተመራ ሐዋርያዊ ጉብኝት ማከናወናቸው የቅድስት መንበር መግለጫ አስታወቀ። ቅዱስነታቸው በዚያች በዓለም አቀፍ ደረጃ ጥንታዊት ሪፐብሊክ ሀገር በሆነችው ሳማሪኖ በሚገኘው የሴራቫል የስፖርት አደባባይ እንደደረሱ በሀገሪቱ ብፁዓን ጳጳሳት፣ የውሉደ ክህነት አባላት፣ ገዳማውያንና የሀገሪቱ የመንግስት አበይት አካላት እንዲሁም ከ22 ሺህ በላይ በሚገመቱት ዓለማውያን ምዕመናን አቀባበል ተደርጎላቸው 25 ብፁዓን ካርዲናሎች፣ 200 ካህናት ጋር በመሆን መስዋዕተ ቅዳሴ እንዳሳረጉ የቅድስት መንበር መግለጫ አመለከ ተመለከተ። ቅዱስ አባታችን ከቅዳሴው ፍጻሜ በኋላ ጸሎት መልአክ እግዚአብሔር ደግመው አስተምህሮ ማቅረባቸው ለማወቅ ሲቻል በዚህ በአሁኑ ወቅት ግብረ ገብ መመሪያና ስነ ምግባርንም ጭምር የሚደልዝ የሰው ልጅ አእምሮ የሚያደበዝዝ መሰረታዊው ፍላጎት አለምንም ግብረ ገብና ስነ ምግባር መመዘኛ ልቅ ደስታ ብቻ ነው በሚለው የልቅ ፍንጥዝያ የሚያስፋፋ ስነ አመለካከት የሚያረማምዱ እና አብነት የሆኑት ሁሉ በማግለል ወደ እውነተኛው ሀብት ወደ ሆነው እምነት ይመለስ ዘንድ ባሰሙት ስብከት በማሳሰብ ቀጥለውም ጸሎት መልአክ እግዚአብሔር ከማሳረጋቸው ቀደም በማድረግ ባቀረቡት አስተምህሮ በዓለም የስደተኞችና ተፈናቃዮች ሰብአዊ ክብር እንዲረጋገጥ ጥሪ ማቅረባቸው የቅድስት መንበር መግለጫ አስታወቀ። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ቤኔዲክቱስ 16ኛ በሳን ማሪኖ ጥንታዊት ሪፐብሊክ በክርስትናው እምነት ላይ የጽና ባህል ባላት አገር እንደደረሱ በአገሪቱ የሚገኙት አድባራትና አብያተ ክርስቲያን ደወል በመደወል ለቅዱስ ጴጥሮስ ተከታይ ሁሉም የአገሪቱ ዜጋ ይቀበል ዘንድ በመጋበዝ ሁሉም የአገሪቱ ዜጋ የዚህ ደስታ ተካፋይ መሆኑን እንዳረጋገጠም
Questa chiesa particolare di San Marino Montefeltro che vive da oltre 1700 anni
የሳን ማሪኖ ሞንተፌልትሮ ሊቀ ጳጳስ ብፁዕ አቡነ ሉዊጂ ነግሪ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት በሴራቫሌ ስፖርት ሜዳ እንደደረሱ የእንኳን ደህና መጡ መልእክት ሲያሰሙ በመመስከር ስብከተ ወንጌል በሳን ማሪኖ 1700 ዓመታት ማስቆጠሩን አስታውሰው ቀደምት የሳን ማሪኖ ሰባኪያን ከክሮአቲያ የመጡ ቅዱሳት ማሪኖና ሊዮኔ መሆናቸው ዘክረው የእነዚህ ሁለት ቅዱሳት ስብከተ ወንጌል የአገሪቱ ባህልና ህብረተሰብ በክርስትና መንፈስ ላይ የጸና እንዲሆን ማድረጉ ማብራራታቸው የቅድስት መንበር መግለጫ በመግለጥ የሳን ማሪኖ ሕዝብ ለማምላክ ያለው አክብሮት በዚህች በጌታችን ኢየሱስ ክርስቶስ እናት በማያወላውል እምነት ላይ ታምኖ የእርሷ አብነት የሚከተል በእርሷ አማላጅነት ላይ የማይጠራጠር እምነት የሚኖር ነው ካሉ በኋላ ሆኖም ግን በዓለማችን በተለያየ መልኩ በመዛመት ላይ ባለው እምነትን የሚቀናቀን ተዛማጅ ባህል በእምነት ላይ የተጠራጣሪነት መንፈስ የሚያዛምት ባህል እየተነካ ቢሆንም ቅሉ በሳን ማሪኖ የምትገኘው ካቶሊክ ቤተ ክርስቲያን በክርስትናው እምነት ላይ የተገነባ የአገሪቱ ባህል በተለያየ ዘርፍ በማነቃቃት ሕዝቡ ወደ እምነት ይመለስ ዘንድ እንደምታስተምር ማብራራታቸው የቅድስት መንበር መግለጫ ያመለክታል።
chiarificatrice, correttiva e confortatrice, ma soprattutto santità, ci aiuti a crescere nella fede, abbia compassione di noi.
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ የሳን ማሪኖ ዜጎች እምነትና መንፈሳዊነት እንዲያነቃቁና እንዲያርሙ እንዲሁም በሀገሪቱ የምትገኘው ቤተ ክርስቲያንና ሕዝብን እንዲያጸኑ ክርስቲያናዊ መለያው እንዲጠብቅ ማኅበራዊ ሕይወት ላይ አዎንታዊ ተጽዕኖ የሚኖረው እውነተኛው አስፎተ ወንጌል ያነቃቁ ዘንድ እዛው መገኘታቸው በቤተ ክርስቲያኒቱና በመላይ ሳን ማሪኖ ምዕመናንና ሕዝብ የቅዱስ ጴጥሮስ ተከታይ ሊጎበኘን ስለመጣ እድለኞች ነን በማለት ብፁዕ አቡነ ነግሪ በውሉድ መንፈስ ስላቀረቡት ልመና ቅዱስ አባታችን ርዕሰ ሊቃነ ጳጳሳት በመቀበል መስዋዕተ ቅዳሴውን መርተው ባሰሙት ስብከት assicurare la mia vicinanza ed il mio ricordo nella preghiera, a cui unisco l'incoraggiamento a perseverare nella testimonianza dei valori umani e cristiani così profondamente radicati nella fede e nella storia di questo territorio e della sua popolazione.
ለአገሪቱ ሕዝብና ቤተ ክርስቲያን ቅርብ መሆናቸው በማረጋገጥና ሐዋርያዊ ብራኬ በመስጠት ምላሽ ከሰጡ በኋላ ሁሉንም በእምነት በማጽናት መላ የአገሪቱ ሕዝብ እምነቱን አቅበው ከክርስትናው እምነት ጋር የተስተካከለ ሕይወት እንዲመራ አሳስበው በክርስትናው እምነት ላይ የተገነባው የአገሪቱ ባህል ክርስቲያናዊና ሰብአዊ እሴቶችን በማንጸባረቅ በመኖር ሕያው የሆነው እምነቱን በሙላት ይኖር ዘንድ አደራ ብለዋል። ቅዱስ አባታችን የላቲን ስርዓት የምትከተለው ካቶሊክ ቤተ ክርስቲያን ዕለቱ ቅድስት ሥላሴ የምታከብርበት ሰንበት መሆኑንም ጠቅሰው በዚህ የእምነታችን ጥልቅ ምስጢር ዘንድ ያለው ፍቅራዊ ግንኙነት ሲያስተምሩ አብ ወልድና መንፈስ ቅዱስ አንድ ናቸው፣ ምክንያቱም እግዚአብሔር ፍቅር ነውና። አብ ለወልድ ሁሉንም በሙላት ይሰጣል። ወልድ ሁሉንም ከአብ በምስጋናና በእምነት ይቀበላል። መንፈስ ቅዱስ በአብና በወልድ መካከል ያለው የጋራው ፍቅር የመፋቀር ግንኙነት ነው። የዕለቱ የቅዳሴው መጽሐፍ ስለ ቅድስት ሥላሴ ሲናገር ይላሉ ቅዱስ አባታችን ፍቅር እንጂ ስለ ቅድስት ሥላሴ እርሱም የሦስት አካል ምስጢር አንድነትና ኅብረት እንዲሁም ሦስትነት ላይ በማተኮር የሚተነተን ብቻ ሳይሆን ይህንን አንድነትና ሦስትነት በሚያጸና ፍቅር ላይ ያተኮረ መሆኑን ገልጠው እግዚአብሔር ፍቅር መሆኑ ቅዱስ አባታችን ሲያስረዱ በኦሪት ዘጸአት ላይ ያለው እርሱም በሲና ተራራ የተገባው ቃል ኪዳንና ቆይቶም የሕዝቡ በእምነት መዛልና በእምነት ነት ላይ አለማመን ያሳየው ድጋም ሕዝቡ የሙሴ መዘግየት ባየ ጊዜ ወዲያውኑ አሮንን የሚታይ የሚጨበጥ ለሰው ልጅ ፍላጎትና ፈቃድ የሚገዛ በፊታቸው የሚሄድ ጣዖት እንዲያቀርብላቸው በመጠየቅ ከእግዚአብሔር መራቅ ሲጀምሩ ሙሴ እግዚአብሔር ሕዝቡ ከእውነተኛው አምላክ ፈቀቅ እንዳለ ባየ ጊዜ ሙሴን ሂድና ያንን ሕዝብ እይ በማለት ከሲና ተራራ እንዲወርድ አዘዘው። ቀልጦ የተሠራው የጥጃ ምስል ባየ ጊዜ ልቡ በሐዘን ተሞልቶ ያንን ጽላት ከእጁ ጥሎ ከተራራው በታች ሰበረው። ይህንን ስናነብ ሁሉ ያበቃለት ቢመስልም ምንም እንኳ እንዲህ ያለ አብይ ኃጢአት እርሱም እግዚአብሔርን የመካድ ተግባር ቢታይም በሙሴ አማላጅነት እግዚአብሔር ልቡን ላደነደነለት ሕዝብ ምሕረት በመስጠት ለሕዝቡ ኃጢአት ስርየት በእግዚአብሔር ፊት ቀርቦ ለመነ። እግዚአብሔር ዳግም ቃል ኪዳኑን አጸና፣ ጽላቱንም ዳግም ሰጠው። እግዚአብሔር መልኩ ወይንም ገጹን እንዲያሳየው ሙሴ ላቀረበው ጸሎት እግዚአብሔር መልካምና ደግ መሆኑ ገለጠለት። እግዚአብሔር ለቁጣ የዘገየ መሐሪ በፍቅርና በእምነት እየተሞላ መሆኑ ተመሰከረ። ይህ እግዚአብሔር የገለጠው የማንነት ርዕሰ መለያ ፍቅር በኀጢአት ላይ ድል የሚነሳ መሆኑ የሚያረጋግጥ የምሕረት አምላክ የሚያጎላ አምላክ መሐሪ መሆኑ ያረጋግጥልናል እንዳሉ የቅድስት መንበር መግለጫ ያመለክታል። የእኛ እግዚአብሔር ኃጢአተኛ የሚደመስስ የሚያጠፋ ሳይሆን በጥልቀትና በሚያስደንቅ ሁኔታ ለኃጢአተኛው ዳግም የመለወጥና የምሕረት ዕድል በመስጠት በኃጢአተኛው ፊት ጥልቅ ፍቅሩን የሚገልጥ አምላክ ነው። የዕለቱ ወንጌል የእግዚአብሔር ምሕረት ምን ያክል ትልቅና ጥልቅ መሆኑ እግዚአብሔር አንድ ልጁን አሳልፎ እስከ መስጠት የሰውን ልጅ ምንኛ እንዳፈቀረ ወንጌላዊ ዮሐንስ የእግዚአብሔር ፍጹም ፍቅር ማንነት ገልጦልናል። ስለዚህ በእግዚአብሔር ልጅ የሚያምን ሁሉ የዘላለም ሕይወት ይኖረዋል እንጂ አይጠፋም። እግዚአብሔር ልጁን ወደ ዓለም የላከው ዓለም በልጁ እንዲድን ነው እንጂ በዓለም ላይ ሊፈርድ አይደለም በማለት ያስተምረናል። በዓለማችን ክፋት፣ ስግብግብነት፣ ለኔ ባይነት መፍረድ በስፋት እንደሚታይ ቅዱስ አባታችን ገልጠው እግዚአብሔር የሰው ልጅ ምንም እንኳ ኃጢአተኛ ቢሆንም ፍቅሩን በመግለጥ የሚወደውን አንድ ልጁን የዚህ ፍቅር እውነተኛ መግለጫ በማድረግ የላቀው የዚህ ፍቅር መግለጫ በሆነው በሚስጥረ መስቀል የሦስት መለኮታዊ አካል ህላዊ መረጋገጡ ሲያብራሩ አንድ ልጁን የሚሰዋ እግዚአብሔር አብ ወልድ የአብን ፈቃድ በሙላት በመስቀል ተሰቅለው በመሞት መንፈስ ቅዱስ የዚህ የጌታችን ኢየሱስ ክርስቶስ ስቃይ አማካኝነት እኛን የዚህ መለኮታዊ ሕይወት ተካፋዮች እንደሚያደርገን ነው በማለት ቅድስት ሥላሴን ተንትነዋል። የሳማሪኖ ሕዝብ ትልቅ ሀብት እምነት ነው። ይህ ደግሞ በእምነት ላይ የጸና የብቸኛው ስልጣኔ መሠረት መሆን ገልጠው ለእምነት ታማኝ መሆን ወሳኝ ነው። ሆኖም ግን ከዚህ ጋር ተያይዞ የሚሄድ በሳማሪኖ የምትገኘው ካቶሊክ ቤተ ክርስቲያን ካለመታከት ለሮማ ጳጳስ ታማኝ በመሆን ለምትኖረው እምነት ጭምር ታማኝ መሆን እንደሚያስፈልግ ካሳሰቡ በኋላ ለቤተ ክርስቲያን ባህልና ትውፊት ጭምር ታማኝ ሆኖ መገኘት ወሳኝ ነው ብለዋል። በዚህ የቤተ ክርስቲያን ባህል የምታከብር እና የምትከተል የሳን ማሪኖ ቤተ ክርስቲያን ለቅድስት ድንግል ማርያም ያላት አክብሮት የአገሪቱ ሕዝብ በተለይ ደግሞ ማኅበረ ክርስቲያንን ሳይዘነጋ በእምነት እንዲኖር ማሳሰባቸው የቅድስት መንበር መግለጫ አስታወቀ። በአሁኑ ወቅት ግብረ ገባዊ መመሪያና ስነ ምግባርን የሚደልዝ የሰው ልጅ አእምሮ የሚያደበዝዝ ለሰው ልጅ መሠረታዊ ፍላጎት አለምንም ግብረ ገብና ስነ ምግባር መመዘኛው ልቅ ደስታ ብቻ በመኖር ነው የሚለው ልቅ ፍንጥዝያ የሚያስፋፋ የሰው ልጅ እውነተኛው ሀብት እምነት ሳይሆን ግላዊ ማኅበራዊ ምርምር፣ የዕደ ጥበብ ሂደትና ማኅበራዊ ተግባሮችን እውነተኛ ሀብት ናቸው ለሚለው ስነ አመለካከት አብነት የሆኑትን በማግለል ወደ እውነተኛው ሀብት ወደ ሆነው እምነት ይመለስ ዘንድ በማሳሰብ ምዕመናን በዚህ በምንኖርበት ዘመን በቃልና በተግባር የታነጸ እምነት በመኖር የምድር ጨው ሆነው እንዲገኙ አደራ ብለዋል። በመጨረሻም ለሳን ማሪኖ ወልደ ክህነት ገዳማውያንና ካህናት ከቅዱስ ጴጥሮስ ጋር ኅብረት ላላቸው ብፁዓን ጳጳሳት ታዛዦች በመሆን ለምዕመናን በቃልና በሕይወት ያንጹ ዘንድ አሳስበው እግዚአብሔር በሳን ማሪኖ ሰበካ የካህናትና የገዳማውያን ጥሪ እንዲያበዛ ቤተሰብ የንቁ ክርስቲያን መሠረት መሆኑን ጠቅሰው ወጣቱ ትውልድ በእምነት በርትቶ እግዚአብሔር በሚመርጥለት መንገድ እምነቱን እንዲኖር ዓለማዊው ምዕመን የቤተ ክርስቲያን ንቁ ተሳታፊ መሆኑን ተገንዝቦ በሁሉም ስፍራ እምነቱን እንዲመሰክር አደራ ብለው ሳን ማሪኖ በቅዱሳት ጠባቂዎቿ የሆኑት ቅዱስ ማሪኖና ሊዮኔ ክርስቲያናዊ አብነት በመከተል ለዚህ ክርስትና ሀብት ታማኞች ሆነው በማዕቀብ ሕያው የሆነው እምነት እንዲኖርባት ጸልየው የመንግሥትና የፖለቲካ አካላት የሰው ልጅ ክብር በተለይ ደግሞ የስደተኞችና የተፈናቃዮች ሰብአዊ ክብር እንዲያረጋግጡ አደራ እንዳሉ የቅድስት መንበር መግለጫ አመለከተ።